ካነሱም ሰባት የለም። hello አቤት።
ሰላም ሀይሚ፣ አዎ ሰላም።
ከ ChipChip ነበር ደውዬሎት።
እሺ።
ይቅርታ ከማርታ ጋር ቲማቲም order አድርገውን ነበር ዛሬ የሚራ አዎ አዎ፣ ትክክል።
ስልክ ስልክ እያነሳችልን አይደለም እና ሊያገኟት ይችላሉ።
እስቲ እሺ፣ communicate ላድርጋት። አሁንም ዛሬም ደውላችሁላት ነው?
አዎ አሁን ደርሶ ነበር driver ኡ እና ተመላሽ ከሚያደርገው እሺ፣ እሺ፣ የሚያገኟት ትንሽ ከሆነ እሺ፣ አሁን ልደውላት። እሺ፣
እሺ፣ ወይ እርስዎ መቀበል የሚችል ከሆነም ኮዱን የምትነግረውት ከሆነ ይጠይቋትና እሺ። አይ ኮድ አጋጣሚ እኔ ማግኘት መቀ- ከቻሉ።
የት ነው አካባቢ እሱ order ኡ
እስኪ የ driver ኡ የሚያመጣላት?
ቁጥር ልንገሩት እና check ያደርጉታል።
እሺ፣ እሺ፣ እንዲደውል አድርገው የእርስዎን ስልክ ስጠውና አሁን
እሺ፣ እሺ፣ እሺ።
እሺ፣ እሺ፣ ያንሱለት አሁን ይደውላል።